ላይብሬሪ አቡነ ገብረ ሽሜ ነበር።
አቡነ አቋቱ እንዴት ይዘጋሉ? ለመዝጋት
ሬስትሪ
አዎ
ለመጥቻለን እ?
መዝጋት ጀመነ።
እኮ የ- ማን ልጠይቅ?
ቃዮ እ?
ተጠቀም እ?
ካንተን ተጠቀም ፈለክ እንጂ መዝጋት አይደለም።
መዝጋት አይቻልም።
አዎ
እ፣ በእርግጥ እጅ አያርፍማ እ?
እጄፍም
እሱ ነው አማራጭ እ?
ያለው አማራጭ እሱ ነው።
ያለ ቀምቻ አዎ
አንዴ ከተከፈተ ዘጋም፣ እ?
አንዴ ተከፈተ።
አዎ
እ፣ እኔም ያ በዚህ መዝጋትንም እናደብ አትችሉም።
አዎ አለ
እሺ
መካ-